ሄሎ ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
እ
ቴሌቪን ምን ልርዳዎት?
ቴሌዊን ነው እንዴ? እሱ ነገር አልገባኝም። ምን ነበር?
ቴሌቪን ዜል ነው። ጌሞችን ሲጫወቱ ሽልማቶች አላቸው።
አይ የተጫወቱት ጌም የለም እስካሁን።
አይ ደንበኛ ሲሆኑ በየቀኑ ስኬት ይገባሎታል። በሚገባሉት ጌሞች
ጌሞችን ይጫወታሉ።
አ ጌሞችን መጫወት ነው።
እም፣ ጌሙ ከየት ይመጣል?
ኮከብ ዘጠኝ ሰማንያ አምስት መሰላል ይደውላል።
ኮከብ
ኮከብ ዘጠኝ ሰማንያ አምስት መሰላል
አ እንደዛ ብዬ እኮ ቴክስት እ ሶስት ቁጥር ላይ ለመጫወት የሚላለ ሰባ ቁጥር ላይ ደግሞ ቋንቋ ይመጣል።
ሶስት ቁጥር ላይ
ሶስት ቁጥር ላይ ለመጫወት የሚላለ
እሺ፣ እንደዛ ልሞክር።
ያጅና መልሳለ መርጦ መጫወት
እሺ፣ ለማቋረጥ ብፈልግስ
ስድስት ቁጥር ላይ ያለ
ስድስትን?
ስድስት ቁጥር ላይ ያለ ለማቋረጥ የሚላለ
እሺ